You know? ጤና ሄሎ ቤት
ሄሎ ጤና ቤት ይሰማል ሄሎ ሄሎ
አቤት ይሰማል እ ከዚህ በቃ አርጄ ነበር እና ቲማቲም አል- አልመጣልኝም።
በዚህ ቁጥር ነው ኦርደር ያደረጉት አዎ ሁለት አ- ቲማቲም እና ሽንኩ- ነጭ ሽንኩርት አዝዤ ነበረ። ነጭ ሽንኩርቱን ሰጥተውኛል፣ ቲማቲሙ ግን የለም።
እሌኒ
አዎ
ቲማቲም ነው የቀረው ቲማቲም ነው የቀረው።
ቲማቲም እኮ fail አድርጓል እኮ ነኢማና እሌኒ ነበረበት እ?
ነኢማና እሌኒ ብቻ ናቸው ያሉት እና fail አድርጓል አንተ የቀረው ነበር
ለምን?
completed ለመሆን አንድ ሰው ይፈልግ ነበር ሶስት ሰው ነው ቲማቲም
እንዴ አዎ፣ ያሉት ሁለት ሰዎች ናቸው እሌኒና ነኢማ በቤት ብቻ ነው ያሉት ትላንት አይደል order ያደረጉት ናሽ
ሄሎ ሄሎ፣ አቤት ድምፅሽ እያስተጋባ እኮ ነው። እኔ ጋር ነው የምታወሪው?
አዎ፣ ከእሱ ጋር ነው የማወራው።
እሺ እ፣ ሁለት ሰው ነው ያለው እሌኒና ነኢማ ብቻ ናቸው ያላቸው ሶስተኛ ሰው የለም ቲማቲም ደግሞ ሌላ ሰው ሶስተኛው ሰው የለም?
የለም ነኢማና እሌኒ ብቻ ናቸው ያላቸው ነ- እሺ እና ፌል አድርጓል ብሩ ነው ተመላሽ የሚሆነው
በቃ እሺ